ટ્રાન્સફર history hello ಹಲೋ ಅಬ್ಬಾ ટ્રાન્સફર ಹಾಂ ಉರುಸ್ತದೆ አሁን ትኬት ልከህልኝ ቆርጬ ነበር እሺ።
የባንኩ ሜሴጅ ብቻ ነው እንትን የሚልኝ የሚመጣልኝ ኖ ከዛ በኋላ ደግሞ እ፣ እሱን ከከፈሉ በኋላ አ፣ በፔናሩን አስገብቶ ከከፈሉ በኋላ ትኬት ቁጥሩ ደግሞ ከአንድ ከአምስት ከአስር ደቂቃ በኋላ ይደርሶታል ማለት ነው።
ነው በቃ እሱ አዎ።
ስላልመጣልኝ ነው አ፣ ከ- ከፍሏል እንትኑን?
ክፍያ?
አዎ በቃ አስር ከከፈሉ ሰዓት።
እ?
ለአስር ሰዓት ነገ ለአስር ሰዓት አይ ነው። አዎ ስለዚህ ትንሽ ይጠብቁ፣ text ይደርሶታል። እሱን text አሳይቶ መጓዝ ይችላሉ ማለት ነው። ነገ ትኬት ቁጥር ሲመጣለት ማለት ነው።
ሳል ይደውልልሽ ምን አሉኝ?
ካልመጣ message ኡ ልደውልልህ አልኩኝ አዎ አዎ።
አያ፣ text ካልመጣ ይደውሉ።
አመሰግናለሁ እሺ እኛም እናመሰግናለን።
ቴንክ ዩ እሺ ዌልካም።